ሄሎ ሄሎ፣ ጤና ይስጥልኝ።
አቤት።
ቅድስት አምሳሉ አዎ ከአፍሪ ወርክ ፍሪላንስ ኢትዮጵያ ነበር የምንደውለው።
okay እሺ።
እሺ፣ በ experienced ፊግማ ዲዛይነር የሚል vacancy አውጥታችሁ ነበረ ትናንትና።
አዎ አዎ አዎ።
pending payment ላይ አግኝተነው ነበር። ያስቸገሩት ነገር ይኖራል ክፍያ ላይ?
okay አይ ስሙ እና እርግጠኛ ስላልነበርኩ ነው። ዛሬ ከፍለን እንከፍላለን።
እ? እ?
ዛሬ እንከፍላለን። ልካልኛለች ቴሌ ብር ቁጥሩ
okay እሺ። እንጂ ያስቸገሩት ነገር ኖሮ አይደለም።
አይደለም እንደ ከፈልኩኝ ሌላ ክላታ ወደ እሷ screenshot አድርጋ screenshot አዎ አዎ፣ አፍሪወርክ support user አይደል የተላከሉት?
አዎ አዎ በቃ እዛ ላይ ላኩላቸው።
እሺ ያስቸገሩት ነገር ካለ ይደውሉልን።
እሺ እሺ፣ thank you.
መልካም ቀን።
እሺ